hello ጤና ይስጥልን ቤት ቤት
ሰላም ነኝ።
ሰላም።
እም፣ እርሱን ማግኘት እችላለሁ?
እሺ ማን ልበል?
ሀብታሙ ነኝ፣ ሀብታሙ ፈጠነ
hello ጀሪ እንዴት ነሽ?
ሀብታሙ እንዴት ነህ? ሰላም ነው?
እግዚአብሔር ይመስገን ሰላም አ- አለን አለን።
አለሁልሽ። እግዚአብሔር ይመስገን እንትን ቀጥሮ ነበር ጀሪ። እስ- ምን ሆኖ ነበር መሰለሽ እሺ ቲኬት እያወጣን ማለት ነው እሺ click- click አድርገን ስናወጣ አንድ ቲኬት ታዘን double ነው የሚ- የሚሆነው እና double ይሆናል ስልሽ አንደኛ የሚወጣው print out የሚሆነው አንድ ቲኬት ነው እ ግን ብሩ system ሁለቱ ይደም- ይደምራል።
አ፣ ሁለቱም ቤት ነው ደግሞ የሚገርምሽ የት virtual ነው ስፖርት ነው?
virtual ኡ virtual ኡ virtual ነው።
አ፣ እና እስኪ ምን ሆነ እንደዛ መሰለሽ ይደገምብን። ሁለቱንም ትኬት ላከው ቲኬቱ አይወጣም ቲኬቱ አይወጣም እ፣ ቲኬቱ ገባኝ። ግን ID ው አንድ- ምናምን ያሳያቸዋል። አሁን ለምሳሌ ብር ሲደምረው አ፣ ለምሳሌ አንዱ actual ትኬት አንዱ ወጥቷል፣ አንዱ ደግሞ አልወጣም።
አ፣ so የሁለቱንም ትኬት ID አሁን ምን አለ መሰለህ ደቂቃው ምኑ መለያየቱን check ለማድረግ okay፣ በእንደዛ ስለሚያስፈልግ ነው።
okay። እሺ፣ እንደሱ እስኪ አይነት እንደዛ እንትን አንድ ትኬት ትላክልን ለ- ለ- ለማየት ያህል ነው እንጂ ሌላ አይደለም። አንድ በቂ ነው።
እሺ፣ እሺ እሺ።
ቲኬት ID ውን ላክልኝ ብሎ